አምቡላንስ አገልግሎት ሄሎ ለአምቡላንስ የአምቡላንስ አገልግሎት ላይ ነው የደወሉት።
እሺ
ምን ልታዘዝ? እባክዎ ምን ልርዳው?
ጥርሴም ጥርሴም ቆሶ ነበረ።
የኔ ወንድም በተደጋጋሚ እየደወልክ ነው እና ይሄ ደግሞ የድንገተኛ ሕክምና አገልግሎት ስልክ ስለሆነ የአምቡላንስ አገልግሎት ስልኮትን እንይዝና ለሚመለከተው እናስተላልፋለን። ስልኮት እንዳይዘጋቦት መስመሩን አይዙ- አያያዙት። ተደጋጋሚ እየደወሉ ነው።
እ?
ይሰሙኛል የኔ ወንድም? ይህ እና?
ተድ- ይህ ተድላ አምቡላንስ የአምቡላንስ አገልግሎት ነው። በተደጋጋሚ እየደወሉ መስመሩን እየያዙብን ነው እና
እ?
ከዚህ በኋላ ደግሞ እንዳይደውሉብን፣
እሺ።
ካለዛ ይቅርታ።
መስመሩን መስመሩን እናዘጋዋለን።
አየ ከምን በኋላ እንዳደውሉ መስመራችን ይዘጋል።